Hello ጤና ይስጥልኝ Best Bet
deposit አርግተን ነበረ ከ CBE ብር ላይ እሺ ማድረግን ቴሌግራም ላይ መልስ አልተሰጠንም እስካሁን።
ቴሌግራም ላይ ልከሃል?
ልክ ያለው አዎ እ- ቁጥርህን ልከሃል? Best Bet ቁጥርህን አዎ ልክ ያለው ምኞት ኃይሉ በሚለው ንገረኝ። ዜሮ ዘጠኝ
እ፣ ማለቴ እንትን አሁን የትኛውን ልንገርህ? CBE ብር የቆረጥኩት የላክልንን ቁጥርህን አላክልንም?
ልክ ያለው እዛ ምኞት ኃይሉ የሚለው ላይ ቴሌግራም ላይ ታይልኛለች አንድ አዎ ንገረኝ፣ ቁጥርን የላከውን ቁጥር ንገረኝ እና check ላድርግልህ። ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ እሺ
ሰባ አራት እሺ hello ይቆራረጣል። ሰባ አራት hello
ሰላሳ አምስት
ሰላሳ አምስት አስራ አምስት አስራ አምስት አ፣ ይሄ የ CBE ብሩ ነው። እሺ CBE ብሩ የቆረጥንበት ነው።
እሺ Best Bet ቁጥርህንና እ፣ CBE እ።
number ልከሃል። እሺ አሳውቅልሃለሁ፣ ለቻፓ አሳውቅልሃለሁ።
እኮ አይ ቆየ ብዬ ነው ከስንት ሰዓት ቢያንስ ከስድስት ሰዓት በፊት ነበር ማለት ነው።
እሺ ይቅርታ፣ በጣም አሳውቅልሃለሁ።